ጤና ይስጥልኝ። ኢቲኤስ በራ መረጃ ማዕከል ባቆት ነው የምንለውት።
ከአዲስ አበባ ነቀምት ስንት ብር እንደሆነ ለማወቅ ነበር።
ይቻላል አንድ ላይ ነው።
የሁሉም በር አለው ልዩነት በኢትዮጵያ ላይ ስለሆነ አዲስ አበባ ለሚሄዱ በር መንገደኞች
ነቀምት ነው ያሉ ሁለት ሻንጣ ሄሎ ሄሎ፣ ነቀምት ነው ያሉ
ደንቢ ዶሎ ማለት እነሱ ሶስት ሶስት ሻንጣ ሀያ ሶስት ሀያ ሶስት ኪሎ እና አንድ ኪሎ አንድ እሺ፣ ደርሶ መልስ ነው መሄጃ ብቻ ነው የፈለጉት?
መሄጃ ብቻ እሺ፣ ለመቼ ነው የፈለጉት መሄጃዎች?
ወይ መስከረም አስር መስከረም አስር ሲመለሱ ግን አ፣ ሶስት ኪሎ እሺ፣ ሀያ ሶስት ሀያ ሶስት ኪሎ ሜትር ስለሆነ